ጤና ይስጥልን። በሽት ቤት ቤቴ ነው የምልደው
ማታ ብር ዊዝድረው አርግቼ ነበር፣ ወጪ አርግቼ ነበር። ያ ብር ሁሉ አልደረሰኝም። በ- ስንት ብር ነው?
ብሩ አዎ
ብሩ አ- አምስት አምስት ሺህ ብር ነበረ። ወደ አርባ አምስት ሺህ አካባቢ ሁሉ ወጪ አርግቼ ነበር።
ይሄ ነው የቤስት ቤት ስልክ።
አ እሺ አንዴ ጠብቀኝ፣ ጀግላ ነው። confirm እኮ ስላልተደረገልህ ነው። አምስት እ?
አምስት ሺህ ብር ብዙ ጊዜ ነው ያልከኝ አይደል? ይኸውልህ አዎ።
ሁለቱ አምስት ሺህ ብር ገብቶልሃል፣ ሶስቱ ይቀራል። አራቱ ለምን አምስቱ አምስት ሺህ ብር ገብቶልሃል።
አይ እሺ የቀሩት ሶስቱን confirm ላድርግልህ። ወደ ቴሌብር account አርባ ሁለት አስራ ዘጠኝ ዘጠና ዘጠኝ ዜሮ ሶስት ነው አይደል?
አ ያው confirm ብዬልሃለሁ፣ ገብቶልሃል። እሺ check አድርገው።
አሁን እንደ ገብቷል።
አዎ ሌላውስ ገብቷል? አ፣ ሌላኛውም ገብቷል። አዎ እስኪ ከታች እስከ ታች እስከ አርባ አምስት ገብቼ ሺህ ብር ነበር።
ገብቼ እያየሁት ነው የነገርኩህ ያለሁት።
አ፣ አሁን confirm ከማረግልህ ጋር ሁሉም ገብቷል። check አድርገው። ስለደወሉ እናመሰግናለን። መልካም ምሽት።
እሺ።